Hello ሰላም ጤና ይስጥልኝ።
ጤና ይስጥልኝ።
ክሊንት ስቶን የደወሉት ምን ልርዳዎት?
መጀመሪያ ጤና ይስጥልኝ። ክሊንት ስቶን ሆፕስ ነው የሚባለው። እሺ እሺ፣ ይቅርታ በጣም እ፣ ዝም ብለሽ የትም እንትን ስትይ ቆይተሽ እ፣ ዝም ብለሽ እኔን እንደዚህ ማንሽ ሳትናገሪ ማውራት አትችይም።
እሺ፣ ይቅርታ በጣም ስምሽ ማን ነው? በመጀመሪያ
እ፣ ፌቨን እባላለሁ።
ፌቨንባ ብዙ ስም ሊኖር ስለሚችል ያባስም እም?
ብዙ ስም እ፣ ሊኖር ስለሚችል ድርጅት ውስጥ ያባስም
ፌቨን በፍርዴ ይቅርታ ማለበል በፍርዴ። ኦኬ መብራት አለ እንዴ እናንተ ጋር ከላይ?
እ፣ መብራት ይቅርታ አላወቅኩም ማለበል መብራት አለ የኔ ቆንጆ?
አዎ አለ።
ጨዋት መስያለሽ። ዝም ብዬ ሳይሽ እዚህ ብዙ አላስተፈልግሽም። ትንሽ ተኩል ውረጅ በቃ ዝናብ። አይ አንቺ አረ ሰላም ምን አይነት ሰው ነሽ?
እና አንቺ ያምሻልኛ እኮ እኔ አሁን ልዝጋው ስልኩን ቆይ ሳምሽ